hello ሜሮን hello ወይ ሜሮን
እኔ ጋር ግን አልጠራም። አይገርም አነሳ እኔ ጋር አልጠር ጠራ አንተ ጋር ጠርቶ ነው ምን ቀርቶ ማለት
I mean ስደውል ምንም ያለኝ ነገር የጸጥ ነበር ያለኝ እና አነሳኸው ስልኩን።
ስልሳ ሀያ ዘጠኝ ላይ ነው አዎ ስልሳ ዘጠኝ ላይ ስደውል ጸጥ ነው እኔ ጋር ያለኝ።
ጠርቷል ጠርቷል እኔ አንተ ጋር ጋር ጠርቷል?
ጠርቷል እኔ ጋር አዎ፣ ያ አሁን ነው configure ያደረጉት ጨረሷት ማለት ነው። ስለዚህ አሁን የምትለኝ እ፣ እኔ outgoing ስደውል ደንበኞች ጋር በስልሳ ሀያ ዘጠኝ ድረስ ነው አይደለ እያልከኝ ያለው?
አዎ exactly እሱን ነው የምፈልገው በቃ
አዎ እስቲ እ፣ እንትን አላስገባው እንዴ ናሆምን ላስገባው እሺ ናሆምን ላስገባው ጠብቀኝ።
እሺ
hello
ወይ ሜሮን እ፣ check አድርጌ ቆይ ልደውልልህ። ልጁ በሌላ ስልክ እያወራ ስለሆነ ነው መልሼ እደውልልሃለሁ።
እሺ